ጤና ይስጥልኝ። ስፖርት ባኮመለድ ነው።
ሰላም ነው እግዚአብሔር ይመስገን።
አለን አለን እ፣ እንትን ከፊለ ክፍያ እነ ቴሌብር ጋር ያለውን ተዋችሁ እንዴ?
አይ system update የተደረገ ስለሆነ ነው። በትዕግስት ይጠብቁ።
okay እሺ። ከአንበሳ ሄሎ ካሽ መለያ ኮድ ይፍቀዱ የሚለው ምንድን ነው?
አሎት አንበሳ ባንክ አዎ አንበሳ ባንክ አካውንት አለኝ። አዎ።
ምንድን ነው የሚለው?
እ፣ እኔ ከሱ ላይ ከሄሎ ካሽ ላይ ወደዛ transfer ለማድረግ ሲፈልግ እም፣ ከአንበሳ ባንክ መለያ ይፍቀዱ ምናምን ነው የሚለኝ።
መለያ ይፍቀዱ። አልገባኝም።
እ፣ እኔ ከሄሎ ካሽ ወደዚህ ወደ ሁሉ አፍ- ስፖርት account ለማስገባት እም፣ እ፣ ኪ- ገንዘቡን መጠንን አስገቡ ሲለው እሺ ብዬ ሳስገባ እ፣ ከሄሎ ካሽ መ- ከአንበሳ ባንክ መለያ ይፍቀዱ፣ ክፍያውን ከአንበሳ ባንክ መለያ ይፍቀዱ የሚል ጽሑፍ ይመጣል።
password አሎት እንዴ?
እ፣ password አለኛ እኮ እሱን አስገብተው እስቲ ሞክሩ።
የ- የሄሎ ካሹን አ
okay እሺ፣ እስቲ እሱን ልሞክርና መልሼ ልደውል።
እሺ፣
እሺ፣ እስቲ መልካም አመሰግናለሁ። እሺ